ሄሎ ጤና ይስጥልኝ ቤት ስቤት
ቤት ሰራ ነው። እንትን ነው ቦቸር ውስጥ ኮድ ያመጣልኝና እሺ
ፕሪንት ይለኛል። የአሻራ ምልክት እንጂ ስካነር ምልክት የለችም። እሷን አምጥቶ ሪኮስት ኮድ ይላል። ሪኮስት
ቦቸር እና ፕሪንት አዎ ቦቸር ክሬት አድርገ ነው አዎ እና ፕሪንት አርግ ይለኛል። ኮድ ስድስት ኮድ ዲጂት አለው። ፕሪንት ሪኮስት ሪኮስት ነው የሚለዋ።
ቦቸር ክሬት ያደረከው ብር ዊዝድሮ አዎ።
ማድረግ ነው ዊዝድሮ አድርገ ነው አደለ?
አዎ አ በቦቸር ብር ዊዝድሮ ስታደርግ ቤስት ቤት ሾፕ ሄደ ነው ብሩን የምትወስደው።
እሺ ግን ብር መኖር አለመኖርም አለው። ዊዝድሮ ነው መሆን ያለበት፣ ሪኮስት ነው ማለት ያለበት።
ከ account ህ አልቀነሰም ብሩ ከ Best Bet account ህ ቀ- ቀንሷል። request ነው የሚለው እዚህ ላይ request code ይላል።
አዎ እኮ ኮድ አለ፣ የ voucher code አለ። voucher code ኡን ሄደ Best Bet ሱቅ ስትሰጣቸው ኩሉን ስ- ኮዱን ስትነግራቸው ብሩን ይሰጡሃል እነሱ።
አ- አየ እናመሰግናለን።
እሺ እሺ